ሴርቴን አምጪልኝ እባላለሁ። እባክዎ ምን ልርዳው?
እ እ ድርጅታችሁ ጋር አስጠኞች ይኖራሉ?
ይቅርታ?
አስጠኞች ይኖራሉ ወይ?
አዎ አለ።
እ እሺ ሌላ assignment ምናምን ነገር የሚያግዙ research ምናምን
okay እ እኛ እስካሁን ድረስ ያው በአስጠኚ ነው ባለሙያዎቹ የሚመዘገቡት ከዚህ እስከዚህ ክፍል አስጠናለሁ ብሎ እርስዎ እንዴት ነው የፈለጉት?
እ በቃ እሺ ወይ እስከ ዩኒቨርሲቲ ያስጠናለሁ የሚል አንድ አስጠኝ አለ?
ዩኒቨርሲቲ እሺ check እናደርግልዎታለን። ሙሉ ስምዎትን አድራሻዎትን ይንገሩንና
እሺ እ ጎፋ ገብርኤል አድራሻዬ ስሜ ደግሞ ምዕራፍ ምዕራፍ ማን?
ስንታየሁ እሺ በዚህ ቁጥር ነው የምናገኘዎት?
አዎ በዚህ ቁጥር okay እ ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ?
እ ድሮ አካባቢ መሰለኝ ትንሽ okay ያውቁታል already አዎ አውቀዋለሁ።
እሺ እ ምን ምንድን ነው ማለት more focus አድርጎ የሚያስጠናዎት?
እ አሁን የፈለኩት ለእንትን ነው ለ research እንዲሰራ ስለፈለኩ ለ assignment ነው የፈለኩት እ እ ለ assignment ነው የፈለኩት hello
አይሰማም ለ assignment ነው የፈለኩት hello
hello
አይሰማም hello አይሰማም hello
hello hello hello hello ይሰማል? እየተቆራረጠ ነው። እኔ ልደውልልዎት?
እሺ ደውዪ እሺ ጠብቁኝ።